መንግስት ቤት
እኔ የምልሽ እናቴ ሀያ ሰባት ማለት ነው ሁለት መቶ ብር አራት ጊዜ አስገብቼ ነበር። ሄሎ ወይ አባቴ ሀያ ሰባት ሁለት መቶ አራት ጊዜ አስገብቼ ነበር።
ሁለት ሁለት መቶ ብር አራት ጊዜ አዎ እሺ
ከዛ የገባልኝ ግን ማለት ነው ምን አልከኝ?
የገባልኝ ድምፅህ ርቋል።
አዎ የገባልኝ እሺ አራቱ ጊዜ ሶስት ጊዜ ነው።
ሶስት ጊዜ አዎ እሺ እሺ ቆይ አንዴ ክፈትልኝና እናየዋለን።
አዎ። በሁለት ቁጥር የተለያየ በሁለት ቁጥር የተለያየ ፓስፖርት ስለሆነ እም ፈትሽልኝና አግኝልኝ።
እሺ እሺ ንገረኝ አሁን ቤት ቤት ቁጥርህን
አንደኛው ዜሮ ዘጠኝ አስራ ሶስት አስራ ሶስት ዘጠና ሁለት ዘጠና ሁለት ዘጠና ሶስት ዘጠና ሶስት ዘጠና ሶስት ዘጠና ሶስት ሀያ ሰባት ነው ያልከኛ አዎ
ቆይ አንዴ እሺ የከፈተ ስለሆነ ነው በዚህ የዛ ለታ ሁለት ጊዜ ብቻ ነው ሁለት ሁለት መቶ ብር ያደረግከው አንደኛው ገብቷል አንደኛው failed ብሎ ወደ አካውንትክ ተመልሷል እነሱ ደግሞ ምን አሉ መሰለኝ
ቆይ የዛ ለታ በሀያ ሰባት ያደረግከው ማለት ነው አራት አራት ጊዜ deposit አድርጋለሁ ወደ Best Bet አንድ ጊዜ መቶ ብር አንድ ጊዜ መቶ ብር አንድ ጊዜ ሁለት መቶ ብር እና አንድ ጊዜ ሁለት መቶ ብር እሺ ሶስቱ አንድ ባለመቶ እና ማን ነው ሁለቱ ባለመቶዎች እና አንደኛው ሁለት መቶ ገብቶልሃል። አንደኛው ሁለት መቶ ግን failed አድርጎ ከ CBE ክ ነው ያደረግከው። CBE ክ ላይ ቴሌብርክ ላይ ደሆነ- ደግሞ ከሆነ ከቴ- ወደ ቴሌብር መልሷል። እሺ እኔ ደግሞ እነሱን ጠይቂያቸው እም፣ አሁን እነሱ ጋር ደውዬ ነበረ እም፣
ደውዬ ስጠይቃቸው ምን ያሉ መሰለሽ እም።
አራት ጊዜ ነው ክፍያ የፈጸምከው አሉ።
እሺ
transaction ኑ ሁለት ሁለት መቶ ብር ማለት ነው ሁለት ሁለት መቶ ብር አራት ጊዜ ነው ያረከው አሉ። ሁለቱ በሌላ አካውንትም እኔ ያረኩት ነበረ አጠቃላይ እኔ በሀያ ሰባት deposit ያረኩት አራቱንም failed ያደረገ የተመለሰ ብር ስላሌለ አራቱም ክፍያ ፈጽመሃል አሉ።
አራቱንም እ፣ ክፍያ ፈጽመሃል አሉ።
ፈጽመሃል፣ የተመለሰ ብርም የለም እዛው እንትን ጋር ማነው ስማቸው ንገሪኛ
ቻፓዎች ጋር ከፈጸምኩበት ቻፓዎች ጋር ፈጽመሃል፣ እነሱም ልትሄድ ትችላለህ አሉ። ገባሽ?
እም፣ ከዛ የአራቱንም አንብበኝ አለ። የመጨረሻ ያ- የመጨረሻ ፊደሎቹ እ።
እንዳለ አነበብኩለት። የመጨረሻዎቹ ፊደሎቹ እሺ በቃ አራቱ ቴሌግራም ላይ አሪፍ ነው።
ልከህልናል message ኡን፣
የ- የ- ሁሉንም የ deposit message የአራቱንም ላክልኝና አ፣ እንትን ልበለው ልልክ
የአራቱንም አዎ የአራቱንም የሁለት የሁለት መቶ ብር የትራንዛ የ deposit message አላክልኝና ቴሌግራም ላይ በዜሮ ዘጠኝ ዜሮ ሶስት ቤቱ hi እልሃለሁ።
አውቀዋለሁ አውቀዋለሁ።
በቃ እሱ እሱ ላይ ልላክልሽ።
ላክልኝ አባቴ።
እሺ ይሄን አሁን failed ያደረገው በዚህ ቁጥር ነው ማለት ነው። በ- አዎ በዚህ ቁጥር ነው ያለው እ፣ በዚህ ቁጥር ነው ዘጠኝ ብሎ ፊደሉን በሚጀምረው ትነግሪኝ- ማለት ነው።
ፊደል- failed ያደረገውን ፊደሉን ትነግሪኛለሽ? የመጨረሻዎቹ እሺ ልንገርህ እንትን እ፣ ምንድን ነው ቴሌግራም ላይ ኮዱን ላኪልኝ።
ልንገርህ።
አዎ ቴሌግራም ላይ ላኪልኝ ነው እሱን ብቻ እሺ ላኪልኝ።
እሺ እ፣ ቴሌግራም ላይ hi በለኝ እና አሁን አንዴ ልላክልህ።
እሺ ስምክ እልሻለሁ።
ማን አሁን ነው?
እሺ። አምዲ።
አምዲ አዎ እሺ በቃ አሁን አሁን ልክ ያለው ሀይበለኝ አሁን እና ልክ ያለው ልክ ያለው አሁኑ ነው።
ይቻል
አዎ አገኘሽው
ይሄ ነው ያልከው።
አይደለም? የሆነ ሜሴጅ ልክ ያለው ሀያ ነው ሜሴጅ ሀምዲ ብለሽ ጻፊበት ይወጣልሻል።
አልሐምዲ አልሐምዱሊላህ ነው የሚለው አይደለም ሀምዲ ሀምዲ አይ ሀምዲ የሚባል እስቲ የላክበትን ቁጥር ንገረኝ።
አይደል ላክልሽ፣ በቃ ላክልሽ እኔ ሀይልሽ